ጤና ይስጥልኝ ብሽት ቤት።
አብሬ እንትን ብር ውጅቱ አድርጌ ነበር። አሁን እሺ፣ አልገባውም።
approved ምናምን ነገር አለኝ እና እሺ፣ እሺ።
አልገባም።
እሺ፣ ብሽት ቤት ስልክ ቁጥር የደወልክበት ነው።
አዎ፣
ስንት ብር ነው?
አምስት ሺህ
እሺ፣ ጠብቀኝ። ቴሌ ብር ቁጥር የደወልክበት ነው አይደለም?
አዎ፣ ዜሮ ዘጠኝ ሀያ ሶስት ሰባ ስድስት ሰባ ስድስት ሰማንያ አንድ አስራ አንድ አዎ።
አዎ፣ እሺ፣ አሁን ገብቶላል። ስለደወልክ እናመሰግናለን። መልካም ምሽት።
ወደ account ገብቷል ወይስ ወደ ቴሌ ብር?
ወደ አዎ፣ ወደ ላክበት ነው የገባው።
እሺ።
እሺ፣ እሺ። መልካም ቀን